ሄሎ
ሄሎ ሄሎ ሰላም ጤና ይስጥልን።
ጤና ይስጥልን።
አማኑኤል አንጋሱ
ልክ ነው።
ከዊፕላስ ድርጅት ነበር የደወልኩት።
እሺ እ፣ የእኛ application ላይ ተመዝግበው ነበር።
Okay። አዎ
በአሽከርካሪነት ነው ወይንስ በተጠቃሚነት ነው የተመዘገቡት?
እ፣ እንትን ሪፈራል ትልኮልኝ ነበር እና ያንን ነበር እንትን ያልኩት እ፣ አሁን አሽከርካሪ አይደሉ?
በ- በ- አደ- አሁን በዛ ስራ ላይ አልገኝም።
Okay፣ እንደሱ ከሆነ ተጠቃሚ መሆን ይችላሉ። ግን አሁን የተመዘገቡት ዊፕላስ solution provider የሚለው ላይ ስለሆነ እሱ ላይ ደግሞ አሽከርካሪዎችና አገልግሎት ሰጪዎች ናቸው የሚመዘገቡት።
Okay።
እርስዎ ግን እ፣ ለመጠቀም ዊፕላስ solution user የሚል አለ። እሱን እሺ።
በማውረድ ከአርባ አራት አዎ።
በላይ አገልግሎቶች አሉት፣ ሶስት መቶ ሀምሳ game ኦች አሉት አሃ።
እና እሱን መጠቀም ይችላሉ። አሸናፊ የሚያደርጉትንም referral code እዛ ላይ ማግኘት ይችላሉ።
እሺ እሱን ደግሞ እሺ፣ በማጋራት እድሉን ይሞክሩ፣ የውድድሩ አሸናፊ ለመሆን።
እሺ።
እሺ፣ በጣም እናመሰግናለን። መልካም ቀን።
ለሁላችንም በጣም አመሰግናለሁ።
እሺ እሺ።